hello አቤት ይቅርታ ከችፕችፕ ነበር የምደውለው። አሁን ደውለውልኝ ነበር አይደለ? የሽንኩርት እና የቲማቲም order። ሽንኩርቱ ሙሉ ጌታ ላይ፣ ቲማቲሙ ደግሞ ቀለሚ ላይ ነው የታዘዘው። ሽንኩርቱ ቀለሚ፣ ሶሪ፣ ቲማቲሙ ሙሉ ጌታ። okay፣ በጣም ይቅርታ። መርካቶ ነው location አይደል? ወጥቶሎታል ዛሬ።
የት አለ ዛሬ?
የ driver ቁጥር ልስጦት።
ይሄ የሆነ ሀምሳ አንድ ቤት ከሆነ አይሰራም፣ አያነሳም ልጅ ማለት ትክክለኛም ልጅ ስላልሆነ
ሀምሳ አንድ ቤት ሀምሳ አንድ ቤት አርባ ስምንት ሰማንያ መጨረሻው
check አድርጌ መልሼ ልደውልሎት የ driver ኡ ወይ text ላድርግሎት በዚህ ቁጥር ችግር የለውም። ደውይ።
እሺ እሺ